ይስጥልኝ አክስቴ ማሴባ ኮም ልርዳው
አሪፍ ስፖርት ስገባ የመለሰ
ሀሪፍ ስፖርት ስገባ
ለመጫወት ብር ዲፖዚት ያደረጉ ሲሉ ነው።
ዲፖዚት ያደረኩት ብር ነበረ፣ ሲጫወትም ነበረ። ከዚያ ስልክ ወጣውና ተመልሼ ሲገባ እንቢ አለኝ።
አዎ፣ ስለዚህ ጭራሽ እ፣ ያ site ኡን አልሰራ ያሉት የ betting ኡ ማለት ነው። የአሪፍ ስፖርት አዎ፣ አስለመኛቸው። ይህን ጉዳይ ለአሪፍ ስፖርቶች ደውሎ ያሳውቋቸው። እኛ ከ transaction ጋር ብር ሲያስተላልፉ ችግር ካጋጠሙት ያንን ነው ማየት የምንችለው።
እነሱም በየትኛው ነው የምናገኘው?
website ኣቸው ላይ ስልክ ቁጥራቸው ይኖራል። በዛ ማግኘት ይችላሉ። ይደውሉላቸውና ይህን ያጋጠመውትን ችግር ይንገሯቸው።
እሺ፣
እሺ፣ ሌላ ምረዳውት ነገር አለ?
የለም።
እሺ፣ ስለ ደውሉ እናመሰግናለን። ቀጥሎ ከሚሰሩት በኋላ ስለ አገልግሎት ያሉትን አስተያየት ያስቀምጡልን። መልካም ምሽት ይሁንላችሁ።
እሺ።